Hello
Okay ተቋረጠብክ። እሺ
ኮፒ አድርገዋል አልሽኝ። ቆይ ወደ ኋላ ተመልሼ አሁን ከእንደገና ቁጥሩን እያያዝኩት ነው።
እሺ እ ችግር የለውም። እንትን ማድረግ ነው የሚጠበቅብክ deposit ኡ ላይ step ኡን ካየኸው እ ቀላል ነው። በቃ ኮዱን አስገብተህ deposit የምትለዋን መንካት ነው።
ኮፒ ከዛ normal ም ሰው ነው የሚገባው deposit ኡ ላይ ከዛ
አዎ voucher ኡ ኮዷ ላይ?
ላይ አዎ ኮዷ ላይ አስገባትና deposit የምትላለች ኮዷን ከስር እሷን ንካት።
deposit አልኩት።
አሁን ወደ ቤት ቤት account ይመልሳል። Check አድርገው።
ከዛ ለማውጣት ስፈልግ እንዴት ነው ታዲያ?
ወ- በ voucher የምታዝ ከሆነ ከሱቅ ነው የምታወጣው ሁሌ። ወደ ቴሌብር ወይም ወደ CBE account ከሆነ ግን በቻፓና በሳንቲም ነው ማዘዝ ያለብህ። እሺ በእነሱ ደግሞ ከሶስት መቶ ብር በታች ማውጣት አይቻልም።
Okay። አይ እኔ game ኡንም አሁን በቅርብ ነው የጀመርኩት እና normal ለዚህኛው check ነው ማስፈልግ ነበር ነው እሺ።
አልወጣም ሲል ግራ ገብቶኝ ነው።
አይ ምንም ችግር የለውም። እሺ አሁን Deposit ተመለሰልህ?
ለምሳሌ normal አሁን በእንትን ማውጣት አይቻልም። ይሄን በቴሌብር ምናምን አዎ በቴሌ እኮ ቻፓ ወይም ሳንቲም የሚል አለ አይደለ? ከ voucher ቀጥሎ ከነሱ ከሁለቱ አንዱ ነው የምትመርጠው።
Okay። ሳንቲም ውስጥ ገብቼ deposit የሚለውን አዎ ቴሌብር አለክ። ሳንቲም ከሆነ ለ- ቴሌብር ወደ አለኝ።
ቴሌብር ወደ ቴሌብር account መላክ ትችላለህ በ SantimPay።
Okay። ጥሩ በቃ እሺ፣ thanks።
እሺ ስለደወልክ እናመሰግናለን። መልካም ቀን።